ጤና ይስጥልኝ። ነገር አዲስ ነው ባኩሎቶ
ጤና ይስጥልኝ። ሰላም ነው እግዚአብሔር ይመስገን።
አለን አለን። ትላንትና ከአቫተር ውዝድረዋል አድርጌ በአሪፍ ፔ
እሺ
ሪፖርት አድርጌ ነበረ። እስካሁን አልተመለስልኝ።
እሺ በዚህ ቁጥር ነው ያስመዘገቡት?
አዎ በዚህ ቁጥር እሺ ስሞትን ይንገሩኝ።
ጀማል መሐመድ
እሺ ደንበኛችን ጉዳዩትን እስከማይለት ትንሽ መስመር ላይ ጠብቁኝ።
እሺ ችግር የለም።
መስመር ላይ ያሉ ደንበኛችን አለው አለው አለው።
ይቅርታ መስመር ላይ ስላስጠበቅነው አንድ ሺህ ብር እና ሁለት ሺህ ብር ከአቫተር ውስዶ ማድረግ እንደተቸገሩ ነግረው ነበር። ለሚመለከተው አካል አስተላልፈን ትራንዛክሽኑ በእኛ በኩል ስላልተገኘ አቫተርን ነው ማናገር የሚችሉት።
okay አለ።
ያው እናመሰግናለን ስለደወሉ። ሌላ የሚጠይቁን ጥያቄ አለው?
አቄ
እሺ አገልግሎት ላይ ያሉትን አሰባሴት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ምሽት ያሉት